ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
አለን እግዚአብሔር ይመስገን።
ሰላም ነው።
እግዚአብሔር ይመስገን። ሰላም ነው።
እግዚአብሔር ይመስገን።
ምን ልታዘዝ?
ድንቅ ልጅ ለመጠቆም ነበረ።
እሺ፣ እድሜው ስንት ነው የህፃኑ?
ሁለት ዓመት ከስምንት ወር አካባቢ ልዩ ብቃት ችሎታ አለ ብለው ያምናሉ?
እህ እህ።
ልዩ ብቃት ችሎታ አለ ብለው ያምናሉ? የህፃኑ አ አ ከሰው ፊት ወጥቶ ማውራት ይችላል?
በደንብ ነው፣ በደንብ ያወራል።
እሺ፣ ህፃኑ ለአንተ ምንት ነው ወይ ለእርሶ ምኞት ነው?
ልጄ ነው ወላጅ መጠቆም አይችልም ከይቅርታ ጋር።
ነው።
አዎ፣
እሺ።
እሺ፣ እናመሰግናለን። መልካም ቀን።